አዎ ጤና ይስጥልኝ። ምሽት ቤት
hello ጤና ይስጥልኝ። ሰላም ነው እግዚአብሔር ይመስገን።
ያለውን withdrawal አድርጌ ነበር። approve እንድታደርጊልኝ ነበር።
እሺ የደወልክበት ነው የምሽት ቤት ቁጥር?
አዎ አዎ አስታጥብኛ ጊዜ
ስንት ጊዜ ነው? አንድ ሁለት ሶስት አራት አስር ስድስት ሰባት ስምንት ዘጠኝ አስር እሺ
ኪያ ምን ነው አባ ወደ ዜሮ ዘጠኝ ስልሳ ስምንት
ሰማንያ ሰማንያ ሶስት ሶስት ሰማንያ ሰማንያ አምስት አምስት ሀያ ሀያ አምስት አምስት ምናሴ አዎ።
አይደለ ምናሴ አበበ አዎ ምናምን ያለው
ያው እያረኩልክ ነው መዝጋት ትችላለህ ትንሽ ደቂቃ ይገባል እሺ በቻኮስ ነው ሄሎ ሄሎ ሄሎ
ሄሎ ይኸው እያረኩልህ ነው መዝጋት ትችላለህ ችግር የለውም እ?
ትንሽ ደቂቃ ጠብቀውና ይገባል እሺ እሺ እሺ እናመሰግናለን